ሀና እባላለሁ። ጋ ነው የደወሉት እባክዎ ምን ልርዳው?
ጎተራ አካባቢ ነበርኩና እንትን ቢሮአችሁ
ጎተራ ነው ጎተራ ፔፕሲ
ጎተራ ጎተራ ፔፕሲ ነው የኛ ቢሮአችን።
አዎ እኮ ጤራ ጎ- ወረድ ብሎ እ፣ ጎተራ ፔፕሲ ፋብሪካው አለ አይደለ?
ፔፕሲ ፋብሪካ አዎ ፔፕሲ ፋብሪካውን ፊት ለፊት እ፣ ወደ ውስጥ የሚያስገባ ኮብልስቶን መንገድ አለ፣ ወደ ንፋስ ስልክ ፖሊስ መምሪያ የሚያስገባ እሱን ቀጥ ብሎ ይዞ ሲመጡ የእኛ ቢሮ ይገኛል።
አ- አስፋልት ላይ ምን ምልክት ትሰጭናለች? ምን አለ ሌላ? ፔፕሲ ፋብሪካውን ስለማናውቀው ነው።
ፔፕሲ ፋብሪካውን ብሎ ቢጠይቋቸው እ፣ ያገኙታል። ፊት ለፊት ደግሞ ንግድ ባንክ አለ።
እ፣ ወደ ኮብልስቶን የሚያስገባ ምን አለ ሌላ ምልክት?
ታፔላ አለ እ፣ ንፋስ ስልክ ፖሊስ መምሪያ ወደ ውስጥ የሚያስገባ ብሎ ማለት ነው። እ፣ ታፔላ አለ የንፋስ ስልክ ፖሊስ መምሪያው።
ፖሊስ መምሪያ። እሺ አዎ። ስለዚህ አሁን የቱ ጋር ነው ያሉት?
በቃ አሁን የቱ ጋር ነን? አሁን እሺ። ቄራ
ቄራኖች አ፣ ወደ መስቀለኛው ጋር ታች እ?
መስቀለኛው ጋር okay እሺ፣ ወደ ታች ፔፕሲ ፋብሪካው የቱ ጋ ነው ብለው የተወሰነ ነው ወደ ታች የሚወርዱት አንድ ፌርማታ ያህል እና ከወረዱ በኋላ ፋብሪካው የቱ ጋ እ፣ ጎተራ ፔፕሲ ንፋስ ስልክ ፖሊስ መምሪያ የቱ ጋ ነው ብለው ይጠይቋቸው።
እሺ እሺ እሺ፣ መልካም እ፣ እሺ